¿Aló? Hello.
Am ጤና ይስጥልኝ ሚስት ቤት
አው and uh, sister ትናንትና ዲፕሎሲ አልገባኝም።
ስንት ብር ነው?
And አንድ ጊዜ መቶ አርባ አራት አንድ ጊዜ መቶ ብር አንድ ጊዜ ሀያ ብር እሺ መሴጁ ልከህልኛል?
ሁሉም ነገር ልካውላቸው ትናንትና መቼ? አሁን አሁን የላክልኝ መይ ትናንትና የላክ እስካሁን አልገ ያው አሁን አንዴ ደግመህ ትልክልኛለህ ወደ ላይ እንዲመጣ?
እሺ ቴሌ በቴሌግራም ላይ አዎ አዎ እሺ ይቅርታ ግን እሺ